ጤና ይስጥልኝ። አሪፍ ቤት ነው የባኮት ምዳ አዎ ትናንት ውዬ ነበርና በት ውጅድ አድርጌ ቤት ነው ኦንላይን ተዛውድ በአርፋ ደብር ውጅድ አድርጌ ነበርኩና እሺ ከአዎቺ ከእናቴ ጋር አለውኝ ነበርኩና እናካክላለን አሁን ብለውኝ ነበር። እስከዛ ግን ቃል ደውሉኝ ነው መልሼ ስል ደግሞ መሰረተ ያዝ ጠብቅ ምናምን ስላሉ ውጤት ይዛቸው አልደረስና አንድ ብር ሌላ በዚህ አራት ሌ ብር ብዙ አድርጌ ነው አንጋኘ
እንጂ በማት የመዘገበ ሶላት ለምን ቤት ቤት እሺ ማለት የአካውንት ባይስ ማን በመዘገበ ላንት ነው ሱራ
ስናል
ሱራ ሚል አካውንት መዘገቡ ትናንትና
ሳይሆን ለስክ ነው ማይረት ዜሮ ዘጠኝ ዜሮ አምስት ሀያ ወደ አራት ጠላ ዜሮ አምስት ሀያ ሁለት ዜሮ ሁለት ነው ሰባ አዎ ስክሪንሻት አላፕሎድ አላም አይደለ?
አዎ
አዎ ስክሪንሻት ልከዋል ቴሌግራም።
ቴልክ ስለሆንኩ ዜና ማልከፈት አጋጣሚ በቅርብ ጊዜ ስለተሰጠኝ ቴሌግራም አልመጠቀም አልችልም።
እሺ በዳሜ አስተላልፈውታለሁ። ምናልባት እሱ ከለ ትክክለኛ መረጃ ማግኘት ስለማይችል ነገር ግን በቀጥታ
እሺ፣ እንደዚህ ሆነ ስልክ ሽልም ማድረግ አልችልም። በፊት ስብት አድርግ ነበር እኮ አሁን ወደ ስላ ስምጣም አብዛኛውን ጊዜ በሌክቸር ተጠቀምኩት። በዛን ሰዓት
ትክክል። እሺ እንደ ቅሬታ ብሎታለሁ። ዳኛችን
ምን ያህል መዳት ነገር እንደ ቅሬታ ዘግቦለት ነው። ሌላ መዳት ነገር
የለም
እሺ ስለሆነ ወደና ምስተምለን አቤት ላስፋፈታል ከሚሻል ጽሁፍ አዳል
አንድ